ጤና ይስጥልኝ የቴስታ የበራ መርዛ ማዕከል ባክዎን ልርዳ?
ተቋረጠብኝ። check ታደርግልኝ?
okay እሺ። የ- ከእሁድ ጀምሮ እስከ እሮብ ድረስ ያሉት ተመሳሳይ ዋጋ ነው ያላቸው።
እሺ ንገረኝ።
ቀጥታ የ Ethiopian Airlines ኡን ቅናሽ 62463 ብር ነው።
ስልሳ ሁለት ሺ አራት መቶ 62463 ብር።
ስልሳ ሶስት ብር ከሮብ በኋላ ያሉት ይጨምራሉ።
አይ እስከ ሮብ ነው ያየሁት፣ ሐሙስን እያየሁት ነው።
እሺ
ሐሙስ ይቀንሳል።
ሐሙስ ስንት ነው?
ሐሙስ 60640 ብር።
ስልሳ ሺ ስድስት መቶ አርባ ብር።
አዎ
እሺ አመሰግናለሁ። እሺ ትኬት ለመቁረጥ በዚህ ነው የምደውለው?
አዎ፣ በዚህ ደውሎ መቁረጥ ይችላሉ። ፓስፖርት ሆቴል ልከውልን።
እሺ እሺ አመሰግናለሁ።
እሺ እናመሰግናለን ስለደወሉልን። መልካም ቀን።